የመረዶ ድረንት ምናምን ቁጭ ብሎ ቀረ።
ሌላ አይላ አቤት አለም ፀሐይ አቤት እንዴት አደራችሁ? እንዴት ናችሁ? ወይን እሸት ነኝ። ምን ትደናበሪያለሽ? ደህና ነሽ? ምንድን ነው እኔ ኔትወርኩ ነው
ወደዛ ወደዛ ወደ አልከስ እ
ወደ አልከስ ሄደ። አዎ አልካሳ ሄዳችሁ ምን አለ ዛሬ እ ወደ ራሴ በለው እ ምን በል የማማ ማን ነው ያቺ ማሚቴን እ።
ልናያት ሄደን እ
እሷን ልናያት ሄደን ነው እ።
አዎ አይ ይሁን በቃ ይሁን። እሺ እሺ፣ አለም ፀሐይ እደውልልሻለሁ። እሺ ቻው። እሺ